ሄሎ ሄሎ ጤና ይስጥልን ባንክ ዩቲዩብ ነው።
አብሮ ይስጥልን። ለዩቲዩብ መማር የሚፈልጉ ምናምን የሚል ነበረ።
አዎ በሚገባ ልክ ኖት።
እሺ መቼ መቼ ነው ትምህርቱ?
ስሞቱም አልበል መቅደስ መቅደስ ማን መቅደስ የኔ ብቻ
የኔ ብቻ ደስ ይላል ስሞት።
ቴንኪ
ስልክዎትን ሰባ ሰባት
እሺ ዜሮ አምስት እሺ ሰማንያ ስምንት ሰማንያ ሰባት
እሺ ከየት አካባቢ ነበር የደወሉልን?
መገናኛ ሀያ አራት
እሺ ማስታወቂያውን ከምን ላይ ነበር ያዩት?
ዩቲዩብ
እሺ ኦንላይን ነው በአካል መማር ያሰቡት?
በኦንላይን ቢሆን ደስ ይለኛል።
እሺ ኮርሱ የሶስት ወር ኮርስ ነው።
እሺ
በ- ለወር ከአስራ አምስት ቀን ያህል በሳምንት ሁለት ቀን ቪዲዮ የምንልክለውት ይሆናል።
እህ።
የተማሩትን በአካል በሳምንት አንድ ቀን ደግሞ ከኮሜዲያን እሸቱ ከ Zoom meeting ይኖረዎታል።
እሺ ለአስራ አምስት ቀን ደግሞ በተማሩት መሰረት assignment ይሰራሉ።
አዎ።
አንድ ወሩን ደግሞ በተማሩት መሰረት ፋ- final እ፣ ቪዲዮ የሚሰሩ ይሆናል። ለዚህ የምናስከፍለው በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይም
የሶስት ወሩ
የሶስት ወሩ አዎ ሰባት መቶ ሀምሳ ብር ነው በ credit hour። አጠቃላይ የሚወስደው ሀያ ነው። ላውራበት አስረክሽ
እሺ ሀያ credit hour ሲባ- ለስንት credit hour ነው? ሰባት መቶ አስራ አምስት ሺህ ማለት ነው ለሀያ
okay አስራ አምስት ሺህ ብር አጠቃላይ ማለት ነው።
አዎ
እሺ
እስከ ሰኞ ግን የሚመዘገቡ እስከ የካቲት 25 እስከ ስድስት ሰዓት ላይ የሚመዘገቡ ተማሪዎች discount አለ።
እም፣
አስራ አምስት ሺህ የነበረው አስር ሺህ ይሆናል።
ጥሩ በስንት ጊዜ ነው መክፈል የሚቻለው?
አንዴ ነው ክፍያ የሚከፈለው። ለሶስት ወር ግን ሌላ ተጨማሪ ክፍያ የለም።
እም፣ አሁን ቅድሚያ ክፍያ ነው።
አዎ ቅድመ ክፍያ ነው።
እሺ ስለደወሉ እናመሰግናለን። መልካም ቀን።
ለሁላችንም ይብቃ።
አሜን። እሺ